Hello ጤና ይስጥልኝ ቤስት ቤት ረድኤት ነኝ።
እሺ ረድኤት confirmation ስጭልኝ እስኪ።
እሺ ምን ነበረ ወንድሜ?
ብር ነው ዜሮ ዘጠኝ account ቁጥር ልንገርሽ።
ም- ምን ሆኖብህ ነው ንገረኝ መጀመሪያ ወንድሜ።
አይ ብር አውጥቻለሁ እና confirmation አልገባ account ላይ አልገባልኝም። እሺ እሺ እሺ እሺ ዜሮ ንገረኝ።
ዘጠኝ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት እሺ አስራ ስምንት እሺ
አስራ ስምንት ዘጠና አንድ
እሺ ሰማንያ ሶስት እ ሰማንያ ሶስት ዘጠና አንድ ሰማንያ ሶስት አዎ
በቃ አሁን ይገባላል። እሺ በቃ እሺ ሌላም አለኛ አካውንት ላይ ኮንፎርሜሽን ያልተሰጠልኝ ካለ ይልኝ። እንትን አዎ ኮንፎርሜሽን አልሰ- ያልተሰጠ- ያልሰጣል። አሁን ሁለት ሺህ ብር ነው አይደል የፈለከው?
አይደለም ሁለት ሺህ ብር ገብቶልሃል።
አይደለም አይደለም ስንት ብር?
ሀምሳ ሀምሳ አስር አምስት አስር ሺህ ብር አስር አስር ሺህ ብር እያደረክ አዎ አደረኩ እንደሳ አስራ ስድስት ሺህ ብር እና እሺ ሁለት ሺህ ገብቶልሃል፣ አምስት ሺህም ገብቶልሃል።
እሺ አስር ሺህ እንደገና አስር ሺህ አስር ሺህ እንደዛ አደረኩ።
አስሩም ገብቶልሃል፣
ሌላስ ሁሉም አምስት ሺህ ገብቶልሃል።
ሁሉም ገብቶልኛል።
አዎ ወንድም
ያው አንድ ይቅርታ ችግር የለም። ያው
confir- አሁን የሰጠሽው confirmation አዎ ሁሉንም አድርጌልሃለሁ። እሺ እሺ ሌላም ሌ- ሌላም አለኝ። ይቅርታ አንድ ቀበና በሌላ በሌላ account ነው።
አይ በዛ account እሺ ስንት ብር ነው?
አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት አስራ አምስት አስራ ሰባት አስራ ስምንት እሺ ሶ- ሁሉንም አድርጌልሃለሁ ወንድሜ።
አይ አይ ይሻለሁ ችግር የለም አይተህ ታማኝ ነው። በዚህ በዚህ በስት ቤትማ በዚህ በዚህማ አንበሳ ነው ጎበዝ ነው።
እናመሰግናለን።
እንኪ ያላኩልሽ ነሽ
እሺ ንገረኝ።
እና አስር ሺህ ነው ያላኩት። በዚህ ቁጥር ነው የምታስገብልኝ።
እኔማ ማስገባት አልችልም። እዛው ከላክ በኋላ ነው እኔ ማስገባት የምችለው ወንድሜ።
አዎ አዎ፣ confirmation ስጭልኝ ለማለት ነው። እሺ ሌላ ነገር አዎ፣ አይደለም።
እሺ እሺ ይቅርታ አሁን ነው።
አማርኛ አማርኛ እሺ፣ ያው ሁለተኛ ቋንቋ አስገባውልህ አስገብቼልሃለሁ።
አማርኛ ከሁለተኛ ቋንቋ ነው የሚሻለኝ።
ችግር የለም ወንድሜ።
እሺ ይኸው አስገብቼልሃለሁ።
እኔም ሶማሊያ ነው በደንብ ማስተምርሽ፣ ችግር የለም።
እሺ እሺ ወንድሜ።
ያው የአስር ሺህ ብር እንደገና አዎ አስር ሺውን አስገባውልህ። ሌላ አስር አሁንም ሺህ አሁንም ሌላ ልክ ያለው ያየሽ አልመጣም።
አዎ መጥቷል።
እሺ ሌ- ይኸው አሁንም ሌላ አስገብቻለሁ።
እሺ አሁንም ሌላ ቅርታ ሁለተኛ ከሁለተኛ ከምደውል አልጋ ምናምን የከፈልኩ እሺ እሺ ወንድሜ።
አየ የኔ እህት፣ እሺ ይኸው በቃ ሁሉም ገብቷል ሌላ ሌላ አስር አልመጣም። አሁን
መጥቷል። አስገብቼልሃለሁ።
አስገባሽ እሱም አዎ አዎ።
ቻው በቃ። እሺ እሺ ሰላም።
ወንድሜ መልካም ቀን። እሺ እሺ አንቺ መልካም ቀን።
እሺ